ጤና ይስጥልኝ። ሁሉ ስፖርት ነው ባክ የሚነዳው ሰላም ነው እናት ሁሉ ስፖርት ኦንላይን እንዲያለን ከቴሌ ብር እንትን ለማለት እና information ጠይቅሽ ብዬ ነው።
deposit ለማድረግ ነው።
አሁን ከቴሌ ብር ወደ እንትን ለማስተላለፍ ማለት ነው። deposit ለማድረግ አዎ።
እሺ አሁን system ኡ ትንሽ የ technical ችግር አጋጥሞናል እና ሌላ አማራጭ አለ። ያንን አማራጭ የያዙ ስልክ ልንገሮትና መጀመሪያ ወደዚህ ስልክ deposit ያደርጋሉ። ከዛ ወደ ደረሰኙን ወደ በቴሌግራም ይልኩልናል ያስገቡበትን
እሺ ቁጥር የያዙ የቴሌ ብር ቁጥር የሚልኩበትን እሺ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትሐ እንደገና አምላክ ደግሞልኝ።
ማርዬ ነው እንደገና ድገልኝ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ስድስት እሺ ፍትሐ አምላክ ማርዬ
እሺ ከዛ ወደሱ ያስተላለፉበትን እ ደረሰኝ screenshot ያደረጉና በቴሌግራማችን ይልኩልናል።
እሺ የቴሌግራማችንን ቁጥር ያዙ ዜሮ ዘጠኝ ሰባ ስምንት ለኮምሳ ከነቀቢ ሌላ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አሁን ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት አይ ቴሌ ብር ብል- ቴሌግራም ብለው save ያድርጉት። ይሄንን እንዳይምታታቡት። ከዛ ሙሉ ስሞትንና ሁሉ ስፖርት የሚጠቀሙበትንም ስልክ ይላኩልን በቴሌግራም።
እሺ system ኡ ግን ይቆያል ለማስተካከል ያው እሱን እርግጠኛ ሆነ መናገር አንችልም፣ ግን አሁን ለጊዜው ይሄን ይጠቀሙ።
እሺ